Hello ሰላም እንዴት ነህ? hello hello እግዚአብሔር ይመስገን ሰላም ነው።
hello ይቆራረጣል ድምጽ hello
ይቆራረጣል። hello ሰላም አማ
ትንሽ ይቆራረጣል። መድኃኒቶችና እንትን እቃ ካላችሁ መጠየቅ ፈልጌ ነበር እችላለሁ?
እሺ መጠቀም ምንድን ነው?
ነበረ?
የ- አዎ።
የቆዳ ነው የታዘዘልኝ።
እሺ ቀምማላችሁ እንዴ?
አዎ አዎ፣ እኮ ምናልባት መድኃኒቱን እ፣ በ pres- በ prescription ነው አይደለ?
አዎ prescription ነው። አዎ Okay። ስለዚህ ምናልባት በ prescription ትልክልኝ እና እኔ ለ druggist ኦቹ አላሳያቸው።
እሺ። ቴሌግራም ላይ ነው የምልከው? ምን ላይ ነው አዎ፣ ምናልባት የ- ይሄ ስልክ አለ ቴሌግራም
አዎ አ- አለሁ አሁን በዚህ የደወልኩበት።
ስልክ አዎ።
እሺ ከዛ ውጪም ደግሞ ማለት ነው እሺ እ፣ እንትኖች የ vitamin C serum ምናምን አዞልኝ ነበር። ይኖራችኋል? AmLactin lotion፣ vitamin C serum
እስቲ ምናልባት እነሱንም አብሮ ታዘዋል ወይስ?
በቃ ሁሉም ታዟል። ፎቶ ልላክልህና የሁሉን ያለውን የሌላውን ለይተህ ትነግረኛለህ።
መልካም መልካም።
Hi ብለህ ላክልኝና ፎቶ አንስቼ ላክልህ።
እሺ ስለዚህ privacy ምናምን የለውም አይደለም?
የለውም የለውም ልክልህ።
እሺ እሺ። ማን ብዬ ሴቭ ላድርገው?
ሰሚራ እሺ እሺ። ሰሚራ ቴንክ ዩ። እሺ እሺ።
እሺ